ሄሎ
ሄሎ ጤና ይስጥልን።
ጤና ይስጥልን።
ሱራፌል አቤት እ ከ We Plus Solution ነበር የምደውለው።
እሺ፣ ባለፈው addition ኣችን ላይ ተመዝግበ ነበረ።
አዎ
እም፣ የተመዘገቡ account ኦችን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበረ።
እሺ፣ እችላለሁ?
ይቻላል ይቻላል።
እሺ፣ ምን አገልግሎት ነው የምትሰጡት?
እ፣ ሞባይል እና ኮምፒውተር እም፣ ጥገና ነው ሽያጭ?
እ፣ ሴልስማ ያጭማ ጥገናም አለ።
ጥገናማ ምንድን ነው ስሙ የሱቁ?
ማለት የሱቁ በራሴ ስም ነው ያለው። አሁን የሱቁን ስም አድ ማድረግ ሱራፌል ያለው ሰው ሞባ- አ፣ ሞባይል እና ስ- ኮምፒውተር አ፣ ኮምፒውተር።
አ፣
እሺ፣ ሱራፌል እም፣ የት አካባቢ ነው የምትገኙት?
መገናኛ መተባበር
መተባበር ህንጻ።
አ፣
እሺ፣ contact person አንተ ነህ?
አዎ
እም፣ ስም
ራሴ ነገር
ሱራፌል ነጋሽ።
አ፣
ስልክ ቁጥር ይሄኛው ራሱ ነው።
አ፣ ሀያ ስድስት ነገር
የስራ ቀን
ከሰኞ እስከ ቅዳሜ
የስራ ሰዓት
ከጠዋቱ ሶስት ሰዓት እም፣ እስከ ማታ አስራ ሁለት ሰዓት ሁለት ሰዓት።
አ፣ እሺ፣ የድርጅት ሎጎ አላችሁ እንዴ?
ሎቤ እንደዚህ እነሱ ሊያሳጠሩት ነበረ ምናልባት አለ ሎቤ ማለት ነው።
ለኝ
እሺ አ።
ሊሰራላችሁ ፈቃደኛ ናችሁ?
አለኝ አሰርቻለሁ እና በ hard disk አድርጌ ይዤ ነበረ።
እዛ አለ ማለት ነው። እሺ አ፣ እ፣ እም፣ እም፣ ፍቃድ መታወቂያ አለ መሰለኝ። አለ አዎ፣ መታወቂያ አንስቼ እዛ አዎ።
ላይ እንትን ብያለሁ አዳር አዎ አለ።
አ፣ እ፣ የማስታወቂያ ስራ ለ social media እንሰራለን እና አ፣ እ፣ ከማስታወቂያ ባለሙያዎች ጋር እናንተ ጋር መተን እናንተም ከኛ ጋር እንደምትሰሩ እኛም ከና ጋ- እን- ከእናንተ ጋር እንደምንሰራ ማስታወቂያ ቢሰራ ፈቃደኛ ናችሁ እናንተ ጋር
አዳር እዛ ሱቅ ቦታ ላይ መጥናቸው እ፣ ይቻላል። በቃ ከመምጣታችን በፊት ያው እናሳውቃለን። እ፣ አሳውቁ።
እሺ፣ እናመሰግናለን። መልካም ቀን።